Hello hello Hello ሰላም ጤና ይስጥልኝ።
ሰላም አውሪ ስለን ብር እየበላኝ ነበርና እንዲቋረጥልኝ ፈልጌ
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ይጫኑ።
እ፣ ምንድን ምንድን ኮከብ ዘጠኝ እ።
ሰማንያ አምስት ኮከብ ዘጠኝ ሰማንያ አምስት
ሸዛ ኮከብ ዘጠኝ ሰማንያ አምስት ቢል ይመሰላል።
አዎ፣ ከዛ ይደውላሉ፣ ስድስት ቁጥርን ይጫናሉ።
እሺ መልካም።